ነው። ጤና ይስጥልኝ። ጠብታ አምቡላንስ ባኮ ምንድርገው
ጠብታ አምቡላንስ ነው።
አዎ
አይ አስተያየት ለመስጠት ነው። ዛሬ ተጉዘን ነበር በእናንተ አምቡላንስ እሺ፣ እሺ፣ እና በጣም ደስ የሚል ነው። በይበልጥ ወይንሸት ናት ይዛን የሄደችው።
እሺ፣
በጣም አሪፍ ሹፌር ነው ያለቻችሁ። ጎበዝ አነዳዷ፣ ስነ ስርዓቷ። ጠይሟ ልጅ ደግሞ አብራን ተጉዛ ነበር። በምልሽ በሌላ ስንይዝ ተዘጋግተን ነው የምንሄደው ተደባብረን እና አዎ በእናንተ ስንመጣ እንደ ቤተሰብ እንዴት ነው እንዴ የት እንዳለንም በቃ family ተሰብስቦ እንደሚወጣ አይነት style አደለ?
አዎ በጣም በርቱበት፣ ደስ የሚል ነው። በቃ እኛም ለሁሉም ነው የምናሳውቀው። እኛም እሺ፣ በጣም እናመሰግናለን። አምቡላንስ service ኣችንን መርጣችሁ ስለተጠቀማችሁ በጣም ነው የምናመሰግነው።
እሺ፣ እኔ ቆንጆ በጣም ሰላም እደሪልኝ። ቻው።
አሜን፣ አሜን። ሰላም ደሩ።
እሺ፣ አሜን። ቻው እናቴ፣ ቻው።